ሄሎ
ሄሎ ወይ መልሼ ደወልኩልሽ። ይኸውልሽ ሰላሙ የሚባል ጋር ነው የደወልኩት እሺ እና ትስጥሽ እሱን ያለው በያት አለችኝ አለኝ። account ቁጥሩን ትስጥሽ ሁለት ነበር የምፈልገው የአንዱን አስገቢ አለኝ።
አሃ፣ በቃ እሺ እሰጥሻለሁ።
እሺ ስጭኝ። አንዴ።
ስትመጪም እዚህ ታናግሪያቸዋለሽ ራስሽ ማለት ነው።
ከፍዬ ልመጣ እኮ ነው እኔ እናት ላስገባና ልመጣ እኮ ነው ብሩ።
በቃ ስጫት ካለሽ ችግር የለውም እኔ እሰጥሻለሁ።
ንገሪኝ ቁጥሩን account ቁጥራችሁ
እሺ፣ አንዴ ቆይ ጠብቂ።